ጤና ይስጥልን በሽት ቤት ቤት ነው የምልደው።
እኔ ሁለት ጊዜ ውዝድሮ አድርግቼ ቴሌ ብር ላይ አልገባልኝ።
መች ነበር ያደረግከው?
አሁን ከትንሽ በፊት ሶስት መቶ ስንት ብርና ብር ነው?
ሶስት መቶ እና አምስት መቶ በዚህ ቁጥር እሺ አንድ ቤት ተክላርክ
እሺ።
እሺ confirm ስላልተደረገ ነው። እሺ ቴሌብር account አስራ አምስት ሀምሳ ሁለት አርባ ዘጠኝ አስራ አንድ ነው የላከው።
አዎ በዚህ ቁጥር እሺ ሁለቱንም confirm አድርጌ ልሃለሁ። process አድርጎ ስጨርስ ይገባልሃል።
አይ፣ እሺ በጣም በጣም አመሰግናለሁ።
እናመሰግናለን። መልካም ምሽት።
አይ።